ለፖሊስ ተቤኔ
እንዴት ነህ? እንትን ስልሳ ዘጠና አራት
ስልሳ ዘጠና አራት ዘጠና ወደ አራት ጌታ ብሎ ነው ነበር።
አዎ፣ ወደ ጌታ ነው የምታስገብል ወደ ጌታ ነው መከተና ምን
ወደ ጌታ ለማፍታም አስገብል ምን ሆኖብህ ነው መከታ? አንተ ለምን ደግሞ አሰራው?
እኔ ሚካኤል ሆኜ ነው ሳላት ሰው ይዤ ነው ድረሙ እኮ ሌላ ኦርደር ይወጣል።
እ አራኒያስ ሌላ ወርቅ ይወጣልህ ነው መጠየቅ የምችለው እንጂ ወደ ሌላ ሰው ማስገባት አልችልም። መከተ ለምንድን ነው የማትሰራበት ምክንያት?
አይ ሚካኤል ስለሆንኩ ነው። እኔ ዘመሰለኝ ነው ወርደር ይታያል።
እኮ እንደዛ ከሆነ ስራው እ፣ ለ- ወደ ሌላ ሰው ማስተላለፍ አይቻልም። አቁመናል።
እሺ ታዋጭልኛለች እንግዲህ
ሌላ order አልያዝክም አይደለ?
አ ከየት የሚነሳ order ነው?
ከ
መስቀል ፍላወር ካድሬም ነበር።
አንተ አ ደግሞ መስቀል ፍላወር driver ነህ አይደለ? ስለዛ አዎ።
ስራው አይወጣም።
እሺ